አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ ሆበሬን እያለ በወርጭ በሐሩር ወገኑን መጋቤ ባመረተው ዘር ጠንክሮ በመስራት ለአገር ብልጽግና ገበሬን የሚበልጥ ከቶ ማናልና አረየው ድማሙን አረየው ድማሙን አረየው